ሰላም ጤና ይስጥልን ብሽት ቤት ሄሎ ሰላም ጤና ይስጥልን።
እዝሮ ላልክ ነበር ነው
እሺ መቼ ነው?
ቅዳሜ ዕለት እ ቅዳሜ ቅዳሜ ዕለት ኦኬ ብሽት ቤት ስልክህን ትነግረኛለህ?
ሰላሳ ስምንት ሰላሳ ስምንት ዘጠና አስራ ዘጠኝ ዘጠና ዘጠና አስራ ዘጠኝ ዘጠና አስራ ዘጠኝ ዘጠና ስንት ብር ነው አባቴ?
ስምንት አንድ ብር